Hello ሰላም ነኝ።
ሰላም ሰላሳ ሰባት ዜሮ ዜሮ
ሰላሳ ሰባት ዜሮ ዜሮ ነበር።
አዎ customer አልፈልግም ምናምን አለኝና መልሻለሁ። ያው okay ማነ ቢኒያም ነኝ ቢኒያም ነው።
ቢኒ ቆይ ቆይ አንዴ እ፣
እ።
ለእኔ እኮ ምንም የመለሱልኝ ነገር የለም። እኔ አስተላልፍ አዎ እደውልልሃለሁ ቢኒ አልረሳሁትም እኮ። እሺ ቆይ እኔ መልስ ስልክ ነው እሺ የምትመልሰው። አሁን አንድ ሁለት ደቂቃ ታገሰኝ እደውልልሃለሁ። እሺ አባ